ሄሎ
ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ።
ከችፕ ነበር የምንደውልዎት።
okay እሺ።
እሱ ያው የችፕችፕ አዲስ customer ኣችን ኖት እና አጠቃላይ ስለ service ኣችን feedback ለመቀበል ነበር የደወልነው። አጠቃላይ ስለ service ኣችን feedback ለመቀበል ነበር የደወለው። እስካሁን order አድርገው በደረሱት product delivery time ኡ አጠቃላይ ቢስ የሚነግሩንም ነገር ካለ ለመቀበል ነበር የደወለው።
አይ አሪፍ ነው፣ ግን እርግጥ እሱን ይህን ስልክ ተጠቅመው ነው እንጂ እኔ እንኳን የስልክ ተጠቃሚ አልነበርኩኝም በሰዓቱ።
okay፣ ስለዚህ ልምድ የለዎትም ማለት ነው።
አዎ
እንዴት order ማድረግ እንደሚችሉ ምናምን እርሶ ሞክረው ያውቁ?
አዎ።
ኦኬ፣ እሺ፣ እሺ፣ እሺ፣ እሺ፣ እሺ